አቶ ጅማ አብሮ ይስጥልን።
እሺ ከአሪፌ ነበር የምደውልሎት።
OK እሺ እ ባለፈው አመልክተው ሪፖርት አድርገው
ትናንትና አ አ፣ አዎ አሁን ተስተካክሎሎታል። ገብተው check ያድርጉ።
እሺ ተመልሷል። እዛው ላይ ነው የተመለሰው ወይስ ይመለስ?
ወደ እዛው
አሪፍ ላይ አዎ
እሺ፣ ወደ game ኡ ነው የተመለሰው ወደ- ወደ game ኡ ነው የገባው።
ወይስ ወደ ኪክ ወደ ኪክ ግን ማለት ነው?
አዎ አዎ እሺ አዎ
እዩት። እሺ መልካም ቀን።
እሺ